ይስጥልኝ ከኮርሴ service አምራች ነኝ። እባክዎን ይርዱ።
እሺ መኪናዬ መንገድ ላይ እየሄደ ቆመብኝ ነው።
እሺ ችግሩን ሊነግሩኝ ይችላሉ?
አረ አላውቅም በእናትሽ።
እሺ fuel ቅርብ ጊዜ ሞልተዋል?
አቤት fuel ቅርብ ጊዜ ነው የሞሉት ነዳጅ?
አ አ
እሺ እሺ በዚህ ስል የራሱ ስልክ ነው ይሄ ስልክ?
አዎ ይሄ ስልክ የኔ ነው።
እሺ ስሞትን ይንገሩኝ።
ስሜ ሲራክ እባላለሁ።
እሺ የመንጃ ፈቃድ ቁጥሩን?
አርባ ሁለት
እሺ አጭር የመልእክት የመልእክት ቁጥር ይደርሳል እሱን ይንገሩኝ።
እሺ ሀምሳ ስድስት
እሺ የት አካባቢ ኖት?
እዚህ አድዋ አደባባይ
እሺ እሺ ደንበኛችን እ፣ አቶ ሺ ታሪካችን አቶ ሲራክ በሀያ አምስት ደቂቃ ውስጥ እ፣ እሱ ጋር ይደርሳል። በስልክ ይጠብቁ።
እሺ እሺ አመሰግናለሁ።
እሺ በደወልን አመሰግናለሁ።